ጤና ይስጥልን ደህና አባላል
ናፍሰልን አብሮ ይስጥልን
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እንትን ስራ ለመመዝገብ ነበር።
እሺ ሙሉ ስሟን ይንገሩኝ።
እ፣ ማሞ
ማን አሉኝ? ይቅርታ
ማሞ ደፋ
ማሞ
አ ማሞ ደፋ
ሜ ሄሎ አይሰማም።
ምን አሉኝ? ሄሎ ሄሎ፣ አይሰማም